ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሄሎ ሄሎ
ወይ ቅድም ነግሬ ነበር አባና እሺ ስልካችሁ አይሰራም። ይሄ ዘጠና አንድ ሰላሳ ሶስት ጭራሽ እንትን አይልም እና ሌላ የውስጥ መስመር ይኖራችኋል?
እ እሺ ልንገሮት
እስኪ ንገረኝ።
ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት አስራ አንድ
ስልሳ አንድ አስ- አስራ አንድ አስራ አንድ ነው ያልኩት።
አስራ አንድ ነው ያልከኝ? እሺ አ
አስራ አንድ እሺ ዜሮ ስድስት ዜሮ አራት
ዜሮ ስድስት ዜሮ አራት ዜሮ አራት እሺ አ እሺ ወንድሜ